ተለያዩ ሌላው ጤና ስጥል ይጠፍታምናል ጤና ይስጥልኝ። እንዴት ነሽ? ይኸውልሽ ለነገ ቀጠሮ ለመውሰድ እና ዋጋ ለማወቅ ነበረ።
ከየት ነው?
ሽሮ ሜዳ ታውቂዋለሽ? አይደል?
አዎ ሽሮ ሜዳ ወደ ልክ ስፔን ኤምባሲ መገንጠያው ጋር ፊት ለፊት ከአሜሪካን ኤምባሲ ስትመጪ ማለት ነው።
እሺ በስፔን ኤምባሲ ፊት ለፊት በወዲኛው እንትን አንድ ቀጭን መንገድ አለች ወደ ውስጥ የምትገባ
እሺ የስ- የስፔን ኤምባሲ opposite ማለት ነው፣ ተቃራኒው። ከዛ ገባ ብለሽ አስፋልት ናት፣ ቀጭን አስፋልት። ወደ ድልድዩን ይዘሽ ጥፍ ስትይ እሱ ነው ቤታችን።
እሺ ICMC ነው የሚሄደው ም- ምን ሄደው ICMC ሆስፒታል
እሺ ሶስት ሺህ ስድስት መቶ ሀምሳ ብር
ሶስት ሺህ ስድስት መቶ ሀምሳ አዎ
ከየት ነው የምትነሱት እናንተ?
ከመገናኛ
ከመገናኛ ነው። እዚህ አካባቢ ስድስት ኪሎ አካባቢ በ- branch የላችሁ?
የለም
እም፣ ውድ ይሆንብኛል አለ እኔ። የምትመጡትን ሁሉ አስባችሁ ነው አይደል?
እም?
የምትመጡበትን አስባችሁ ነው ወደ እኛ ጋር አዎ
እስኪ እዚህ አካባቢ ምን አለ ተ- የምትረጂ ከሆነ ምን አምቡላንስ አለ? ስድስት ኪሎ አካባቢ
እንጃ ስድስት ኪሎ አካባቢ አላውቅም ያለ አምቡላንስ
እም፣ ከጠብታ ውጭ የምታውቂው አምቡላንስ ይኖራል?
እንጂ ምን አላውቅም ወድደው? እም፣ አላውቅም ምናልባት እስኪ አስፈላጊ ስልክ ላይ ደውሎ ይጠይቁ ሰማንያ አንድ ሀያ ሶስት ላይ
እሺ እሺ ከጠብታ ውጭ ማለት ነው። እሺ ችግር የለውም እም።
እሺ